ሄሎ
ሄሎ ጤና ይስጥልን።
ሰላም ጤና ይስጥልን። ቴሌቪ
ቴሌቢ እንትን ቤት ተመዝግቤ ነበር እና አጨዋወቱ ሰው አልገባኝ ነው የደወልኩት።
እሺ ኮከብ ዘጠኝ ሰማንያ አምስት ይሰራሉ ወይ? ደውሉ መጀመሪያ
እሺ ሶስት ቁጥር ላይ መጫወት ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ ጥያቄና መልስ በኮይን ነው የሚጫወቱት። ወይም ከሁለት ብር ጀምሮ አለለው በመግዛት በኩላለ
እሺ ጥያቄ በተከታታይ ሲመልሱ ትኬት ይሸልማሉ።
okay።
ትኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክራል። game ኦች ይጫወታሉ። በድረገጽም ገብቶ መጠቀም ይችላል።
እሺ አመሰግናለሁ።
ምንም አይደለም። መልካም ደ አሜን።